hello አቤት
መኪናችን አይተን ነበር። አሪፍ ነው።
ምን አልከኝ? አባ
ፎርዱን ፎርዱን ፎርዱን ልንገዛ ነው።
ፎርዱን የትኛው?
ፎርድ ሀያ ሀያ ሶስት አይተን ነው።
ምን አይነት color? ቀይ
ኧረ ቀይ አይደለም ሰማያዊ ነገር ነው።
ተሽጧል። አባ ሰማያዊ ተሽጧል፣ ሚሊየን ነው።
ተሽጧል፣ እ?
ተሽጧል። ፎርድ የለንም።
ለጊዜ የላችሁ
አዎ ሲኖረን contact እናደርግልሃለን። በዜሮ ዜሮ ነው የምትፈልገው?
ዜሮ ዜሮ ዜሮ ዜሮ በባንክ ነው በ cash ነው?
በ cash በ cash color ትመርጣለህ?
color ሰማያዊ ቢሆን አሪፍ ነው።
ሰማያዊ ቢሆን አሪፍ ነው። እሺ አሳውቅሃለሁ።
እሺ እሺ አባ።